ጤና ይስጥልኝ። ሰላም ነው? ይሳቆት? እሺ፣ እኔ ከዊፕላስ ሶሉሽን ነው የደወልኩት እና በእኔ አንድ application create አድርጎ ነበር እና ውስጡ ብዙ service ኦች አሉ ከስልሳ በላይ የሚሆኑ ማለት ነው። እና ከ service ኦቹ መሀል ደግሞ አንደኛው ፈርኒቸር ነው እና በሱ እንድትመዘገቡ ነበረ። ምንም አይነት ክፍያ የለውም። register እንድታደርጉ ነበረ።
ይቻላል። በምን አይነት መንገድ ነው?
ከ Play Store ዊፕላስ ሶሉሽን ስቶር የሚል application አለ።
text አደረግልኛለች ስራ ላይ ነበር።
እሺ በቃ ል- link ኡን እልክልሃለሁ የ application ኡ ማለት ነው።
እሺ፣ እሺ፣ እሺ፣ እሺ መልካም ነው ይሆነልህ።
እሺ፣ ላውላ እሺ